ሁሉ ስፖርት ነው የምንወደው።
ሰላም ነው እናት?
እግዚአብሔር ይመስገን።
በዚህ ስልክ አሁን በደወልኩልሽ እሺ ትናንት ሶስት ሺ አራት መቶ ከሁሉ ስፖርት ወደ ቴሌብር withdrawal አድርገን ነበር።
እሺ ከ- በቴሌግራም ላኩልን ብላችሁ ለቴሌግራም transaction history ው ላይ እንትን አድርጌዋለሁ፣ ግን እስካሁን ተላልፏል ብላኝ ብለሽኝ ነበር። አንቺ ነሽ መሰለኝ አላለፈም እስካሁን። ወደ ምንድን ነው ያለፈው? ወደ ቴሌብር ወደ ተላልፏል ማለት እኛ አስተላልፈናል ለሚመለከተው አካልና መፍትሄ ስናገኝ እናሳውቆታለን ነው እንጂ ለእርሱ አስተላልፈናል አይደለም ያልነው።
okay፣ ወደ ዋናው እንትን ነው የተላለፈው መልእክቱ።
አዎ okay፣ at least ስንት እንትን መጠበቅ አለብን?
እነሱ ሰርተው እስኪ ያስተካክሉ ድረስ መጠበቅ አለቦት። በዚህ ጊዜ ግን አንለውትም። ያው ተሰርቶ እስኪ ያልቅ ድረስ እዛው ቴሌግራም ላይ ስለምናሳውቆት በትዕግስት ይጠብቁ።
መልካም እሺ።
እሺ።